ሀሎ ጤና ይስጥልኝ።
አቤትልን።
እሺ አምቡላንስ ነው?
አዎ ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት።
አዎ አዎ ጥሩ ነው። አይ save ለማድረግ ነው። አሁን እኛ ጎረቤት እዚህ እኛ ቤት ሰፈር ላይ አይቼ እሺ፣ ላስፈላ ድንገት አይታወቅም ብዬ እስቲ ላጣራ ብዬ ነው የያዝኩት።
እሺ።
በእርግጥ የያዝኩት እ፣ ይዣለሁ ግን ተድላ አምቡላንስ ብለው ይመዝግቡ።
እ፣ እሺ ተድላ አምቡላንስ አምቡላንስ አ፣ ተድላ አምቡላንስ እንዴት ነው ክፍያችሁ? እንዴት ነው?
እ፣ ከጠሩም በኋላ ይወሰናል። ልክ የሚጠሩበት ቦታ ርቀት እሱ ርቀት አዎ።
Okay፣ እስከ እስከ ስንት ኪሎ ሜትር ነው ይሄ ጉዞ የምታደርጉት?
out of አዲስም እንሰራለን ከአዲስ አበባ ውጭም አሃ እስከ ውጫሌ ድረስ እንሄዳለን።
እስከ ውጫሌ ድረስ አዎ Okay። ኦሆ ኦሆ።
በየትኛውም መስመር አሁን ላይ እየሰራን ነው ያለ ነው።
ነው እንዴ? ኦ አዎ ምን ምንድን ነው ይሄ critical እንትን ላይ የደረሱትን critical በጣም በ ICU ውስጥ ያሉ በጽኑ የታመሙትን ጨምሮ እ፣ እ፣ ቁጭ ብለው መንቀሳቀስ የሚችሉትን ጭምር እንሰራለን።
እ፣ okay እንደዚህ እ፣ ተለያየ በተጨማሪ ደግሞ ለየት ያለ የኛ አገልግሎት አንድ ያለን ምንድን ነው እ፣ በዊልቸር ላይ ሆነው የትኛውን ቦታ ለ emergency ም ሆነ ሰርግም ሆነ ለቀጠሮም የሚሄዱ አሉ አይደለ?
አዎ አዎ አዎ አዎ እነሱ አይነት አገልግሎት ዊልቸራችን፣ አምቡላንሳችን ramp አለው።
እሺ። Okay አዎ አይቼዋለሁ አይቼዋለሁ። እ፣ አስክሬን የተለያየ ነገርም እንትን ትላላችሁ።
አይ አስክሬን እንኳን እኛ እናመላልስ አሃ በ emergency እየተቋቋምን ስለሆንን emergency ነው።
አዎ።
Okay thank you። እ፣ ስንት አሁን ለምሳሌ በሰዓት ነው ወይስ በመንገድ ርቀት ነው ክፍያችሁ?